ጤና ይስጥልኝ ቤስት ቤት ረድኤት ነኝ የምንረዳው
አሁን ሁለቴ deposit አድርግቼ አልገባልኝም እስካሁን ቤስት ቤት ላይ እሺ አሁን የደወልክበት ነው የቤስት ቤት ቁጥር አይደለም ልንገርሽ
deposit አድርገህ ነው
አዎ deposit አድርግቼ ነው deposit እሺ deposit ስታደርግ የደረሰክ text አለ አይደለ አለ እሱን ቴክስት ቴሌግራም ላይ ላክልን
እሺ ያንን
እ እሺ እሺ እሺ
እሺ